Hello ጤና ይስጥልኝ ቤተሰብ ራሄል ነኝ። ባኮም ልርዳው።
እሺ ትኬት መውደቁና አለመውደቁን ለማለት ፈልጌ ነበር።
እሺ cashier code ኡን ንገረኝና check አደርግልሃለሁ።
አስራ ሶስት
እም፣ እሺ አስራ ሶስት
ሀምሳ አራት እሺ
ሰባ ዘጠኝ ሀምሳ ስምንት
እሺ ይህ postponed የሆነ ጨዋታ አለው።
የትኛው ጨዋታ ነው ያልተካሄደ?
እ፣ ሁለተኛው ይሄ ማሜሎዲ የሚለው ሳንዳውንስ ከሞሮኮ ጋር እና ሌላው ሁሉ አልፏል።
እ፣ ሌላም አለ ከሰር ሶስት ጨዋታ ነው ገና ያልተካ- ያልተካሄደው። ከዛ ሌላው ግን አልፎልሃል። የወደቀ match የለም እስካሁን
እና አሁን ይህን አስወጥቼ ማውጣት አልችልም።
አ- አይቻልም። postponed የሆነ ጨዋታ ካለው cashout ማድረግ አይቻልም። ማ- ማድረግ የምትችለው ምንድን ነው? ሀያ አራት ሰዓት ትጠብቅና ልክ ጨዋታው በዛ ሀያ አራት ሰዓት ውስጥ ከተካሄደ ውጤቱ ይያዛል ማለት ካሸነፍክም ታሸንፋለህ፣ እ፣ ከወደቀም ጨዋታ ይወድቃል ማለት ነው። ካልተካሄደ ሳይካሄደ ሀያ አራት ሰዓት ከሞላው ግን void ነው እ።
የሚሆነው። ያ ማለት odd ኡ አንድ አንድ ይሆናል ማለት ነው። የእያንዳንዱ ጨዋታ የዛ የሶስት match ኡ ጨዋታ odd አንድ አንድ ይሆንና የሌላው ይገባልሃል ከሀያ በላይ ከሆነ
አዎ፣ ከሀያ አራት ሰዓት ውጭ ከሆነ የሌላውን መቀበል ይችላሉ ማለት ነው።
አዎ አዎ ልክ እንደዛ
እሺ በቃ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም ቀን